ጤና ይስጥልኝ። አሪፍ ነኝ። እባክዎ ምን ልርዳ?
ስልክ ሰጥተሽ ነበር ቅድም
እሺ፣ ልከውልናል።
ቴሌግራም ላይ ቴሌግራም ላይ ሲገባ አይመጣም የእናንተ ቁጥር
እሺ፣ ደንበኛችን በዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ነው የላኩልን።
አይደለም እሺ፣
ዜሮ ዘጠኝ ዘጠና ሁለት ስልሳ ሶስት ዜሮ አንድ ሀምሳ አምስት
አይደለም እ፣ እ።
ደግሜ ልንገሩት ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት እሺ
እናየዋለን።
እሺ እሺ፣ ደንበኛችን መልካም ቀን